Hello ጤና ይስጥልን።
አብሮሽ
ሰላም ነው?
እግዚአብሔር ይመስገን።
እ፣ ክብረአብ እባላለሁ ከጂንካ ነው የምደውለው ከደቡብ ክልል እ?
ምን አሉኝ?
ከደቡብ ክልል ከጂንካ ነው የምደውለው። ክብረአብ እባላለሁ።
እሺ
ባለፈው ርፋስ ይዤ ነበረ የሆነ ለራሱም ለሀገሩም የሚጠቅመው ስራ አለ እንድደውልልኝ ለእሸቱ ንገሩት ብዬ ነበር።
እ፣ በምን ጉዳይ ነበረ? ምን አይነት ስራ?
ሀገራዊ ጉዳይ ነው። ሀገራዊ ጉዳይ ነው። ለራሱም ለሀገሩ የምጠቅምበት የሆነ የቢዝነስ እ, ስራ ነው።
እህም፣ እህም።
እንድደውልልኝ ፈልጌ ነው።
እሺ ማን ልበል ስሞትን?
ክብረአብ
እሺ ክብረአብ ማን?
ተፈራ።
በዚህ ስልክ ነበር የተመዘገቡት?
በዚህ ስልክ አሁን ነበር በደወሉበት የተመዘገበው።
ቁጥር ነው?
አዎ እንደው አደራሽን እባክሽ። ይሄ አሁን ከወር በኋላ መልሼ የደወልኩ ነው እ ከወር በፊት ነው የተመዘገቡት?
almost ወር ይሆነዋል። አዎ።
እህም። እሺ እሺ፣ አሳውቃቸዋለሁ። እሺ እሺ፣ ለእሸቱ ንገሪው እንደምንም ብለሽ
እ፣ ኮሜዲያን እሸቱ ቀጥታ ስለሚደውልልዎት ማናጀር ወይም assistant ኡ ይደውልልዎታል። አሳውቃለሁ።
ችግር የለም። እሺ፣ ይደውሉልኝ። እሺ።